It's uh, I am perfect. I'm perfect.
ሀምሳ ዘጠኝ ምን ምን ብለህ አስወጭልኝ
አስወጭልኝ? ለምን?
ተቃራኒ ነው ሌላው እሺ የያዝከውን order ንገረኛ።
ሀያ አራት አስራ ሁለት
ሀያ አራት አስራ ሁለት አስራ ሁለት ሺ አንድ እስኪ ከፍትልኝ፣ ጠብቀኝ። ሰይድ ሀያ ደቂቃ ከሆኖታል።
ሀያ ደቂቃ አዎ ከሴንቸሪ ወደ ጉርሾላ የሚሄደው አስወጭልኝ አዎ፣ አልከኝ።
እኮ እኔ ገርጂ ላይ ገርጂ- አይ ተቃራኒ አሁን ቅርሳ
እሺ የኛ ክፈትልኝና እጠይቃለሁ።
እሺ እሺ ገርጂ ላይ ሄሎ እሺ ጠብቀኝ አንዴ። እሺ ሰይድ ኮኔክሽን አስቸግሮኝ ነው። እችላለሁ
እሺ አመሰግናለሁ